ያው ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳው?
እማዬ ትናንትና ሁለቴ ሶስቴ አምስት አምስት ልኬ ዘጠኝ ሺ አምስት መቶ ብሩ ግን የላኩት እስካሁን አልገባልኝም። ሌሎቹ ገብተዋል።
እሺ አንዴ መስመር ላይ ጠብቁ።
እሺ
hello አቤት፣
እሺ፣ ሰላም ነው።
እግዚአብሔር ይመስገን።
ንገረኝ። ስልክህን withdraw ነው?
አ withdraw ነው ዜሮ ዘጠኝ አስራ ሶስት እሺ፣ ሰማንያ አምስት ዘጠና ስምንት ዘጠና ስምንት ዘጠና ስምንት ዘጠና ስምንት መቼ ነበረ?
ትላንትና እሺ፣ ስንት ብር ነው ወንድሜ?
ዘጠኝ ሺ ምናምን ብር ሌሎቹ ገብተዋል። አምስት አምስት ሺዎቹ ገብተዋል።
እሺ፣ አሸናፊ ነው።
አዎ
እሺ፣ አሸናፊ confirm አድርጌልሃለሁ። እሺ፣ ትንሽ ቆይታ check አድርገው ይገባልሃል።
አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ቀን።